ያስከበርከኝ ክበርልኝ፣ ከፍ ያረከኝ ከፍ በልልኝ። ልቤ አቅንቷል ወደ ዙፋንህ፣ ጠዋት ማታ ሊያገለግልህ። ያስከበርከኝ ክበርልኝ፣ ከፍ ያረከኝ ከፍ በልልኝ። ልቤ አቅንቷል ወደ ዙፋንህ ጠዋት ማታ ሊያገለግልህ ሞገስ ስለሆንከኝ ጉልበትና ክብሬ ባንተ ያገኘሁትን አልዘልቀው ዘርዝሬ ቤት አድጌአለሁ ስጠይቅ ስሰማ ከፍ ብያለሁኝ ስም ሆኖኝ ማማ ያስከበርከኝ ክበርልኝ ከፍ ያረከኝ ከፍ በልልኝ ልቤ አቅንቷል ወደ ዙፋንህ ጠዋት ማታ ሊያገለግልህ ሳሰስት ሳትቆጥብ ጸጋን ሰጥኸኛል። የቀረብኝ የለም ፍቅር በዝቶልኛል። የልቤ ማዕደር ጽፎታል ስራህን መቼም አትጥልም ያገለገለህን ያስከበርከኝ ክበርልኝ ከፍ ያረከኝ ከፍ በልልኝ ልቤ አቅንቷል ወደ ዙፋንህ ጠዋት ማታ ሊያገለግልህ እድፍ የሌለብህ ስህተት የማያውቅ እውነት የከበበው ፍርድና ችሎት መልክና ቁመና ባንተ ፊት ባዶ ነው። ልቡናን አይተነው ምትሾመው ምትሽረው ያስከበርከኝ ክበርልኝ፣ ከፍ ያረከኝ ከፍ በልልኝ። ልቤ አቅንቷል ወደ ዙፋንህ ጠዋት ማታ ሊያገለግልህ በእኔ ስራ ሳይሆን ጌታ ባንተ ጸጋ ስለወደድከኝ ነው እንዲሁ ያለ ዋጋ መቆሜ መኖሬ በፍቅር ነውና ታሪኬ ነህ አንተ የኔ ሁለንተና ያስከበርከኝ ክበርልኝ ከፍ ያረከኝ ከፍ በልልኝ ልቤ አቅንቷል ወደ ዙፋንህ ጠዋት ማታ ሊያገለግልህ ያስከበርከኝ ክበርልኝ ከፍ ያረ